ጤና ይስጥልኝ።
ወይ አብሮ ይስጥልኝ።
ፍስሐ መኮንን እ አዎ።
ከዊ ፕላስ ሶሉሽን ነው የምደውለው።
እሺ እኛ application ላይ ተመዝግቦ ነበር እና እ እንደ አዎ።
አሽከርካሪ ኖት ወይስ ተጠቃሚ የተመዘገቡ?
አዎ አዎ ተጠቃሚ አሽከርካሪ ኖት?
አዎ እሺ active ለማድረግ እ የሚያስፈልገን document ስላለ እንዲልኩልን ምን- ነበረ። እ ምንድን ነው?
መንጃ ፍቃድ፣ ንግድ እሺ ፍቃድ፣ ፎቶግራፍ፣ እሺ ኢንሹራንስ፣ ሊብሬ እና መኪናው ችግር ደግሞ ከሰው ፎቶ ተከራይቶ ከሆነ የኪራይ bill።
በቃ ችግር በ- በምን ላክ እ ስልክ ቁጥር ልስጥህ
ደስ ይለኛል።
ዜሮ ዘጠኝ እኮ እንትን አታረጊልኝም? text እየነዳሁሽ ነው።
እሺ ለየት ስለሚያደርገን ሰምተዋል አ አገልግሎታችን።
ችግር የለም። አዎ አውቃለሁ። አንብቤ ነው እዛ ጋር ያወረድኩት።
እሺ እሺ በቃ ስልክ ቁጥሩን እልክልዎታለሁ።
እሺ እሺ እሺ መልካም ቀን።
አሜን።